hello hello ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
አለን፣ እግዚአብሔር ይመስገን።
online course ለመመዝገብ ነበረ።
እሺ፣ ይቻላል።
ምንድን ነው የሚያስፈልገው?
እኛ ምንም አይነት መስፈርት አንጠይቅም።
okay።
አንድ ሰው ተነሳሽነት ፍላጎት ካለው መመዝገብ ይቻላል።
okay። እሺ።
ያሉሽ መስፈርቶቹም እንትኖቹም የሚያስፈልጉትን ነገሮች እ
ስለ ትምህርቱ አሰጣጥ ላስረዳሽ።
አ
እሺ፣ ትምህርቱ የሚሰጠው በሳምንት በሁለት ቀናት ነው።
በሳምንት ሁለት ቀን።
በሳምንት ሁለት ቀን ሜዳሽ የሚያስተምሩ ቪዲዮዎች እኛ እንልክልሻለን።
okay። ግን ድምፅሽ በደንብ አይሰማም። የሚረብሽ ነገር አለ።
ውድ በር ዝጊልኝ። ይቅርታ፣ በጣም አይ፣ መስኮት ከፍተን ነው። አሁን እሺ፣
እሺ። አሁን ንገሪኝ።
አሁን ስምን
ትንሽ ይሰማል።
እሺ፣ አንዴ ጠብቂኝ። እሺ አሁን ሲሰማ አዎ፣ አሁን አሪፍ ነው።
hello።
አዎ፣ አሁን ይሰማል።
እሺ በሳምንት ሁለት ቀን ኮሜዲያ ሾት የሚያስተምረውን ቪዲዮ link እንልክልሻለን።
okay።
የተላከው link የሚያገለግለው ለ24 ሰዓት ብቻ ነው። ከዛ በኋላ link ኡ ይጠፋል። download ማድረግ አይቻልም።
okay።
በሳምንት አንድ ቀን ስለሚኖራቸው የትምህርት ጥያቄ ከኮሜዲያን ሾቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
okay። በቴሌግራም ነው።
በኢሜይል አድራሻችሁ
እህ ኢሜይል አድራሻ email email አድራሻ okay።
በኢሜይል አድራሻ ነው link ኡን የምንልከው።
እሺ።
እ፣ አጠቃላይ ትምህርቱ የሚይዘው ሀያ ሰዓት ነው። ክፍያችን አስራ አምስት ሺህ ነው።
አስራ አምስት ሺህ አዎ።
ቅድሚያ ነው ክፍያው?
አስ- አዎ ሙሉ ክፍያ ነው።
እህ አዎ ሙሉ ክፍያ ነው።
okay።
መዝግበሽ
አይ ቆይ እደውላለሁ መልሼ እሺ፣ ችግር የለም።
ለማወቅ ነበር። እሺ፣ አመሰግናለሁ።
እሺ፣ እሺ።